hello,
Hello. Hello.
hello
አልሰማም ይሰማል። ሰላም ጤና ይስጥልን
አለን ያልረስጥል ላይ
አለን። ምን ልርዳዎት?
ሁለት ብር ለምን ትቆረጣላችሁ?
የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ስለሚሰጡት በዛ ትኬት እድሎትን ሲሞክሩ ሽልማት ያገኛሉ።
ይቅር እኔ ምን ያደርጋለሁ መቆረጥ አይችልም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር
እ እ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሉና
እዛ ላይ ይቆረጣል።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር
እሺ እሺ። ቻው፣ አመሰግናለሁ።
እሺ